hello ጤና ይስጥልን ቤት
አሁን withdraw አድርጌ ነበር።
እሺ
approve እንዲሆንልኝ ነበር።
እሺ አንድ ጊዜ ጠብቀኝ። በደወልክበት ቁጥር ነው?
አዎ
ስንት ብር ነው?
ሀምሳ ሺህ
ወደ ንግድ ባንክ ነው ቴሌ ብር?
አዎ ንግድ ባንክ ነው።
ሀምሳ ሺህ ሀምሳ ሺህ አዎ
እሺ ማን ልበል ስም? ሚልካ ሚልካ ደርሴ ጎፋ
እሺ confirm አድርጌልሃለሁ። ከጥቂት ሰዓታት በኋላ ይገባልሃል። እሺ እሺ አመሰግናለሁ።
እሺ፣ እሺ መልካም ምሽት።